ሄሎ
ሄሎ hello፣ አቤት፣ ጤና ይስጥልኝ።
አብሮ ይስጥልኝ።
ሌላ ትባላለሁ። ከዶክና real estate ነበር ምደውለው።
እም፣ እሺ የተወሰነ መረጃ ልሰጥህ ነበር። ትልቅ ቦታ አለ።
እም፣ ሌላ አቤት፣ አቤት። ትንሽ ቆይተሽ ተ- ትንሽ ቆይተሽ ትባለሽ። በራሽ ስልክ missed call አድርግና መልሼ እደውልልሻለሁ። ኋላ ትንሽ ቆይተሽ።
እሺ፣ በቃ እደውልልሃለሁ።
እሺ እሺ።